hello ጤና ይስጥልን Best Bet
አብሮ ስትልኝ Best Bet አባል ነበርኩ።
እሺ አንድ
ቲኬት ቆርጬ ነበርኩ። ከዛ የሆነ ቦነስ ነበረ እስካሁን አልተለቀቀም። በጣም የቆየ ነው።
ትኬት ነው አይደለ? እሺ cashier code ኡን ንገረኝ። እሺ
okay ዘጠና ስድስት
ዘጠና ስድስት
ሰባ ስምንት ሰባ ስምንት
ሰባ ስምንት ሰማንያ አንድ ሶስት ሰማንያ አንድ እሺ አርባ ብር ቦነስ ተሰጥተዋል። እሺ
እሺ ሌላም እንደዛ አለ።
እሺ ቶሎ ቶሎ ንገረኝ። እሺ
እሺ ሌላ እም።
እስኪ አምስት አምስት
ዘጠና አምስት ዘጠና አምስት እሺ
አርባ አራት አርባ አራት